hello ሰላም ጤና ይስጥልኝ ምክር ቤት
hello ቤት አሉ
hello አሉ?
ይቆራርጣል። ኔትወርኩ ነው እሺ አሁን ሳይሰማ ይሰማኛል። አይ እየተጫወትኩ ነው እና እሺ
ባለ ሀያ ነው የሚጫወተው። እቺ ባለ ኮከብ አይችም እሺ የተጫወትኩት ነው።
እሺ
እስከ እንትን ቴሌግራም ላይ ትልክኛለሽ። እስቲ win ያደረገ አለ እንዴ? አራት እና አምስት ኮከብ
አይ እሱን እኛ ማየት እኮ አንችልም። አንተ ስልክህ ላይ ነው ማየት የምትችለው። win ካደረግክ win ብሎ ይጽፍልሃል ራሱ አራት ኮከቧ
አራት ኮከብ ሳይ win win ብሎ stake ያደረክበትን ብርና ያሸነፍከውን ብር መጠን ይነግርሃል።
አይ ቢ- big win ማ ይሰጠኛል። በስርዓቱ እየሰጠኝ ነው።
እሺ
እቺ ኮከቧ ልጅ ሮኬቷ እኛ እሷን ማየት አንችልም አባ።
አሃ ነው እንዴ?
አዎ እሺ እሺ እሺ አባ።